ሹመት ራሱ አልሄድም እያለ ነው። ሄሎ ሁሉ ጤና ይስጥልን ቤተሰቦች፣ ሰላም።
እንዴት ነህ? ሰላም ነው
እንዴት ነው?
አለን። እንዴት ነህ?
እናንተ ነው መፍትሄ ልሱ አሰጡ አራት ቀን
አዎ፣ በሳንቲም ነው በቻፓ ነው አባ?
አራት በሳንቲም ነው በሳንቲም ነው በቻፓ ነው የተጠቀምከው?
ሳንቲም ስንት ነው?
ሳንቲም ነው በቃ ትንሽ ቆይቶ ይገባላል። እሺ አባ ሲስተም አራት ቀን አራት ቀን አራት ቀን ምንድን ነው ትንሽ ቆይቶ የሚገባው? አራት ቀን እንዴት እስከ ነው?
ነገ እስከ ነገ ድረስ እያስተካከሉት ነው። እሺ ብዙ አረ- ስራሽን ስላለ ነው አባ።
ወይ በትክክል በነገሩኝ እኮ አይሱ አዎ እኮ እስከ ነገ ድረስ ይስተካከላል። እሺ ትንሽ ታገሰን።
አይሽ እሺ ይቅርታ በጣም አይ ችግር የለም።